ጤና ይስጥልኝ አሪፍ ለውዛ ነኝ እባክዎ ምን ልርዳዎ ሰላም ነው እንዴት ዋልሽ hello
አቤት ይሰማዎታል ደንበኛችን
ይሰማኛል ቅድም ደውዬ ነበርና እሺ
ትላንት ከ betting withdraw ብዬ እሺ በእናንተ አልገባም ቴሌብር ማታ አይሰራም ነበርና እሺ error ምንም ምንም ሳይለኝ ከ- ከእንትኑ ላይ ቆርጦ ያው message ነበር ሌላ ጊዜ ወዲያው የሚገባው እሺ ከዛ ዝም ዝም አለ ማለት ነው ከዛ ጠዋት ደወልኩኝ አስመዘገብኩ እሺ በቴሌግራም screenshot ላክ አለችኝ ላኩላት እሺ ወደ እናንተ ቴሌግራም
እሺ
ምንም ምላሽ አላገኘሁም እስካሁን በዚህ ስልክ ቁጥር ነበር ያስመዘገቡት ደንበኛችን
አይ እ፣ ሌላ ቁጥር ነው እሺ ይሰጡኛል
ዜሮ ዘጠኝ አስር ዜሮ ዘጠኝ አስር ሰማንያ ሀያ ስምንት ሰማንያ አራት
ሰማንያ ሀያ ስምንት ሰማንያ አራት አ እሺ አንድ መስመር ላይ ጠብቆ የሌለው ደንበኛችን መስመር ላይ ያለው
አዎ ይቅርታ ስላስጠበኩ ስሙን ማን ልበል ቶም አስከበር
እሺ ከየትኛው betting site ነበረ
መላ
ከመላ ወደ ቴሌብሮት ነው አዎ
እሺ መች ነበር ደንበኛችን ትላንት እ፣ ማታ ስድስት ሰዓት ወደዛ አካባቢ
እሺ ቴሌብር በዚህ ስልክ ቁጥር ነው የሚጠቀሙት ዜሮ ዘጠኝ ሰባ
አሁን የደወሉበት ስልክ ቁጥር ዜሮ ዘጠኝ ሰባ ሰላሳ ሶስት ሰላሳ አይ፣ ስምንት አይ፣ ሰላሳ ስድስት ዜሮ የሚለው ዘጠኝ ዜሮ ዘጠኝ ሰባ ሰማንያ ሶስት እሺ እሺ ሰላሳ ስምንት አርባ አራት
እሺ ደንበኛችን የሚዘገብኩሎት
እሺ
እሺ ቴሌግራም ላይ screenshot ልከዋል አዎ ልክ ያለኝ ቁጥር ሰጠኝ እሺ ልኬላታለሁ screenshot የ withdraw ውን ማለት ነው አዎ user name ኦትን ይነግሩኛል user name ኡንም withdraw ብሩንም እሺ ንም ጽፍ ያለኝ user name ኡ ቶማስ ተከበረ ነው እሺ እሺ ደንበኛችን መዝግቤዎለታለሁ። ወደሚመለከተው አካል አስተላልፍለታለሁ። ሌላ የምረዳት ነገር አለ?
እ፣ ቅድም እ፣ ያስመዘገብኩት ቶሎ ምላሽ አያገኝም እንዴ
እ፣ ያገኛል ደንበኛችን ከሱ በፊት የተመዘገቡ ደንበኞች ስላሉ ነው።
እሺ እርስዎ በተስተካከለ ሰዓት ደውለን እናሳውቆታለን።
እሺ እሺ እሺ የምረዳት ነገር አለ ሌላ?
አመሰግናለሁ ምንም የለም እሺ ስለ ደውሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን